ጤስሚ ሄሎ ይመስል እንትን አሪፍ ነው። ደውሎ ደመኛችን ደውሎ መስመር ተቋረጠ።
ካርድ አድርጎት ነው መሰለኝ። ካ- ብር ልኬ ነበር ከዚህ ደብር ወደ እንትን ከዛ ወደ ፍላሽ ቤት አልገባም።
ወዴት ነበር ያስገቡት? ወደ ፍላሽ ስፖርት አ
ደውሎ አመልክተው ነበር እንደዚህ አይነት ችግር እንደገጠሙት።
አ ወደ እናንተ መደወልበት አሁን ንገሯ- ንገሯቸው ምናምን አለ። አይ መቶ ሀያ ሰባት ደውዬ እንደዛ አይደል
እሺ፣ ደመኛችን ስሞት ማልበል
ስንታየው ስንታየው ማ ኬዳ
አሁን በደወሉበት ስልክ ቁጥር ነው የሚጠቀሙት።
አ
ደመኛችን አሁን በደወሉበት ስልክ ቁጥር ነው የሚጠቀሙት። ደንበኛችን አ ስንት ብር ነበር deposit ያደረጉት?
ሀምሳ ብር
ከቴሌ ብር ነው ከሲቢ ብር?
ከቴሌ ብር
መቼ ነበር ያስተላለፉት?
ወደ አስራ ሁለት ሰዓት ምናምን ላይ ምናምን ይሆናል።
ዛሬ አ
ደንበኛችን ሲያስተላልፉ ከቴሌ ብር የተላከሉት መልእክት አለ አይደለ?
አ እሱን screenshot አድርገው በምነግርዎት ስልክ ቁጥር ቴሌግራማችን ላይ ልኩልናል። ስልክ ቁጥር እየያዙ
ቁጥር እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት እሺ አስራ ሶስት ዜሮ አንድ አስራ ሶስት ዜሮ አንድ ሀምሳ አምስት
እሺ እናቴ እናመሰግናለን።
ሲልኩ ስምዎትና ስልክ ቁጥርዎትን ከስር ያስቀምጡልን።
እሺ እሱ እንደሆነ እንድናውቅ በእኛ በኩል ላይ እንደጨርስን እዛው ላይ እናሳውቆታለን። ሌላ ምረዳዎት ነገር አለ በቃ ችግር የለውም እናቴ እናመሰግናለን።
ስለደወልን እናመሰግናለን። አገልግሎት ላይ ያሉትን ሀሳቦች ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሁንላችሁ።